ሄሎ ሄሎ ወይ ትሰማለህ?
አሁን አዎ አሁን ሰማ
join ያችኛዋን join ማለት አለባችሁ። call በምትቀበሉ ጊዜ አ join ማለት አለባችሁ። ያችኛዋን leave ለማድረግ ደግሞ አሁን L L የነገርከኝ አለ አይደል? በቀኝ በኩል ያለች አ እሷን click አድርጋት። በክብ ያለችዋን
ስለዚህ ሁሌ እሱን join ማድረግ አለብን።
አዎ፣ leave ለማድረግ ደግሞ ልንገርህ፣ በክብ ያለችዋን ነካትና በቀኝ አ በኩል ያለችዋን አ እሱን ስትነካው in Africa queue የሚል መጥቷል አይደል? desk ከሚለው ታች አ list of joined queues ብሎ እሱን in Africa queue የሚለውን ነካው ራሱ
አሁን
አዎ ነካው። leave ለማድረግ ማለት ነው። leave ለማድረግ እሱን ትነካዋለህ። አይ አሁን አትንካው፣ ግን leave ለማድረግ እሱን ነው የምትነካው። join ለማድረግ ያችኛዋን፣ leave ለማድረግ ያኛውን ማለት ነው።
ምናልባት አሁን አንድ agent ነው ያለው አዎ መንደሮፍ ኤጀንቶቹ ሲጨምሩ የኮሚክ እንትኑም ይጨምራል አይደል ይጠብቁን ምናምን ምትሏ ለሰላሳ ሰከንድ እና
አይ እሱ agent ኦቹ ሳይሆን በ caller ኦቹ ነው እሱ የሚመሰረተው። ብዙ ሰው queue ላይ እየጠበቀ ከሆነ ደዋይ ካለ ሊጨምር ይችላል ደቂቃው።
እህ
ግን ብዙ ሰው ከሌለ ያው default ኡ ሰላሳ ሰከንድ ነው መሰለኝ።
እሺ ስለዚህ አሁን በዚህኛው number promotion መጀመር እንችላለን ትችላላችሁ።
active ነው ማለት ነው አዎ ሞክሩት። እናንተም በደንብ test አድርጉት። ችግር አዎ።
ካለ አሳውቀኝ። ግን promotion ኡን መጀመር ትችላላችሁ።
እሺ እሺ ዛሬ አመሰግናለሁ ያው አዲስ እንትን ከፈለኩ እደውልልሃለሁ በቃ ደውልልኝ፣ ችግር የለውም። እሺ፣ እሺ፣ እሺ፣ ቻው።
እሺ